Hello ሰላም ሰላም፣ እንዴት ነው?
ባለሙያ ፈልጌ አናግሬአችሁ ነበረ።
እሺ፣ እሺ፣ ተልኮልዎታል?
አዎ ስልክ ተልኮልኛል እና ባለሙያው ጋር ልክ price range ዋ አልተመቸኝም። so በቀን በዛሬ ብቻ ነጠባ ሰዓት ልኩልኝ።
እሺ፣ በዚህ ስልክ ቁጥር ነበረ ጥያቄውን የገባሉት?
አዎ እሺ በቃ check ላድርገውና ደውዬ አሳውቆታለሁ። ካልሆነ ሌላ ባለሙያ እንልካለን ወይስ እ፣ ለአንድ ጊዜ ብቻ ነው የፈለጉት አሁን?
በቃ ለአንድ ጊዜ ብቻ አድርጊው።
እሺ፣ እሺ እንደሱ አደርገዋለሁ። ይደወልሎታል። መልካም ቀን።